ዋሽንግተን ሕክምና ማዕከል መደዳው።
ጤና ይስጥልኝ እና ትላንትና መጥቼ ታክሜ ነበርና
እሺ እ እንትኑ የወይ መድኃኒት መታዘዣ ወረቀት ጠፍቶብኝ እ እሱን እንትኑ ፋርማሲውን ፈልጌ ነበር። ከዛ ስንት መድኃኒት ዜሮ አንድ አንድ ስድስት ሪፖርተር ሶስት ዜሮ አንድ አንድ ስድስት
ቆይ እሺ አንዴ ልጽፈው ይቅርታ። ይቅርታ ችግር የለም።
ዜሮ አንድ አንድ ስድስት አንድ አንድ ስድስት ስልሳ ሶስት ሀምሳ ዘጠኝ ስልሳ ሶስት ሀምሳ ዘጠኝ ሰባ
ሰባ ልድገመው ዜሮ አንድ አንድ ስልሳ ስድስት ነው ሰላሳ አምስት ዜሮ አንድ አንድ ስድስት አለው አዎ ዜሮ አንድ አንድ ስድስት ስድስት ከዛ ድጋሚ ስልሳ ሶስት ስልሳ ሶስት ሀምሳ ዘጠኝ ሰባ በትክክል እሺ እናት አመሰግናለሁ።
ምንም